ሰናይ አውጣ በጎ ነገርን እኔም ላመስግን ድንግል ማርያምን በማብዛት አይደለም በማሳነስ እንጂ ድንግል እመቤቴ የዓለም አማላጅ ልቦናዬ አውጣ በጎ ነገርን እኔም ላመስግና ድንግል ማርያምን በማብዛት አይደለም በማሳነስ እንጂ ድንግል እመቤቴ የዓለም አማላጅ ሰላም ልሻለው ጽዮን እመቤቴ በምልጃሽ ተባርኳል ጎስቋላው ሕይወቴ በልጅሽ ቸርነት ከሞት ተርፌያለሁ እናት ሆነሽኛል እመሰክራለሁ እናት ሆነሽኛል እመሰክራለሁ መርከብ የነሻንቺ ማረፊያ ጥላዬ ከጠላቶች ቀስ ማምለጫ ታዛዬ የቀራንዮ ርስቴን እመቤቴ ለኔ አወድስሻለው ሳለው በዘመኔ ናወድስሻለው ሳለው በዘመኔ የምድር ባለጠጎች በፊትሽ ሰገዱ፣ ኃያላን ለክብርሽ እጅግ ተዋረዱ። የእናትነት ፍቅርሽ ስቦኛል ወዳንቺ፣ ንም አምላክ አደራን እኔን ተመልከቺ፣ ንም አምላክ አደራን እኔን ተመልከቺ። ንጉሱ ውበትሽን የወደደልሽ ትሕትናሽን አይቶ ባንቺ አደረብሽ። ግርማን ተጎናጽፈሽ በቀኙ ቆመሻል፣ ለፍጥረታት ሁሉ መመኪያ ሆነሻል። ለፍጥረታት ሁሉ መመኪያ ሆነሻል።
አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው ለዘላለሙ አሜን።